Ah.
ሄሎ
ሄሎ hello፣ ሰላም ጤና ይስጥልኝ።
ሄሎ ሄሎ፣ አይሰማም?
ነው ሄሎ፣ አይሰማም?
እ፣ አይሰማም። የቱ ጋር ነው ቢሮአችሁ? ማየ
የትኛው ጋር ነው ያሉት እርስዎ?
የቱ? እኔ አሁን ከመገናኛ እየሄድኩ ነው ወደ አራት ኪሎ።
okay፣ የቱ ወደ ጋር አራት ልምጣ?
ወደ አራት ኪሎ ነው እየሄዱ ያሉት?
የት ነው? ወደ አራት ኪሎ ነው አይደል? አዎ፣ ወደ አራት ኪሎ ነው ማየ።
እሺ። የቦሌ ቀርቦታል ወይስ የልደታ?
እ እ የቦሌ ቀርቦታል። ቦሌና ልደታ አለን office።
የቱ ነው site ኡ ማየት የምችለው? የት ሆኜ ነው?
የትኛውም ጋር ቢሄዱ si- site ኡን ነው ማየት የፈለጉት?
አዎ።
እ፣ ቦሌ ጋር መጥተው ያለውን እ፣ ቦሌ ቡል ቦሌ Homes ነው?
አይደለም በ- ከዛ ይርቆታል። ቦሌ ሀያት ሆስፒታል እናወቁት።
እ እ ሀያት ሆስፒታል ሀያት ሆስፒታል እናወቁት ቦሌ ሀያ ሶስት አላውቀውም። እሺ እ፣ ወይም ደግሞ ቦሌ መድኃኒዓለም ጀርባ
okay። ቦሌ መድኃኒዓለም ቤተክርስቲያን ጀርባ?
አ አ አ፣ ቤተክርስቲያኑ ጀርባ ወደታች እየወረዱ ሞኢንኮን አወቁት።
አዎ።
ከሞኢንኮ ትንሽ ከፍ እንዳሉ ሱዙኪ መኪና መሸጫ አለ። ከሱ አጠገብ አለን።
እሺ በቃ እዛ ልሂድ።
አሃ ስሞትም አለበት።
ድንቅ ነሽ እሺ እሺ
እናንተ